Hello ወደ ኢትዮጵያ ነው የምደውለው። ደግሞ
አብሮ ይባላል።
አሁን ደውለው ነበረ አዎ፣ ትክክል።
ሰው ነበረ። አዎ በዛ ስልክ እሺ።
ነበር አላገኘሁትም። ምናልባት ያስመዘገቡትን ቁጥር ያስታውሱታል? ያስመዘገቡትን ቁጥር ያስታውሱታል?
የምኑን የ BGI ላይ ያስመዘገቡት ቤቱን ነባር ነው አዲስ ነው
ክሊኒክ ክሊኒክ ጃምቦ ስሚ
እኮ ነባር ነው አዲስ ነው ቤቱ
የቅርብ ነው፣ አዲስ ነው።
አዲስ ነው።
አ የእርሶ ስም ይነግሩኛል?
እ እ ምን ልንገርሽ? ብርሃኔ በለጠ ወይ ኤልፍኒስ ተስፋዬ ማናሉኝ
ል- ብርሃኔ በለጠ ወይ ኤልፍኒስ ተስፋዬ በለጠ በለጠ።
እም።
እሺ
ወሊያም ደግሞ ኤልፍኒስ ተስፋዬ ፌኔት ማን ነው ያሉት?
ሴኔት ጃምቦ House
ፌኔት ማን ነው ያሉት?
ሴኔት ጃምቦ House ጃምቦ House።
ተጨማሪ ወይ ምናልባት በብርሃኔ በለጠ ከላይ ኤልፍኒስ ተስፋዬ የሚል የስሙ ችግር የለውም እንደሚያስችል። የት አካባቢ ነው የሚገኙት?
አርሲ ነገሌ
የት አካባቢ ነው የሚገኙት?
አርሲ ነገሌ ቄራ ሰፈር
ቄራ ሰፈር።
አዎ አርሲ ነገሌ
ስልክ ቁጥር አሁን በደወልበት ልመዝግብሎት።
አይ ዜሮ ዘጠኝ አስራ አንድ እሺ ዜሮ ዘጠኝ አስራ አንድ ሰማንያ አምስት እሺ ዘጠና አራት
ዘጠና ስንት ዘጠና አራት እሺ ሰባ ዘጠኝ
እሺ እ ምንድን ነበር ቅዴታ?
እ? ቅሬታ ቅሬ ኩለር እያሞቀ እንትን አረፋ እንትን እያስቸግሮኝ ነው።
አረፋ እያደረገ አዎ
እሺ አሁኑኑ መዝግቤ እ ወደ ጥገና ባለሙያዎች አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
ሌላ የለም። እናቴ እሺ ስለደወሉ እሺ ይሄ ይፍጠንልኝ። እሺ እሺ አሜን።
እሺ